እስካሁን አልተከፈተም ማለት ነው። hello hello ወይ ይቅርታ፣ ሲስተም ተቋርጦ ነበረ። ለዛ ነው የሴቶች ጸጉር ቤት ምን የሚለው የሴት ወዬ ያወራው system ተቋርጦብኝ ነው። የሴቶች ጸጉር ቤት ብለሽ ነበረ። ምን የሚል ጸጉር ቤት ነው?
ሀፒ
ሄሎ ሀፒ እ እ ሀፒ
ሀፒ አዎ፣ እሺ። happy የት አካባቢ?
ቦሌ ኤድና ፊት ለፊት
ቦሌ ኤድና ሞል አዎ፣ ሀርመን ሆቴል ፊት ለፊት ኤድና ሞል።
ኤልዲ ህንጻ
እሺ። ኤልጂ
ኤልዲ ህንጻ
እሺ። ያንቺ ሙሉ ስም
መቅደላዊት ፍቅሩ
መቅ- መቅደላዊት ማን?
ፍቅሩ
ፍቅሩ በዚህ
እ? hello እ፣ ሌላ ተጨማሪ ቁጥር አለ? ደንበኞች ከሰ አይ፣ ወይ አይሰማም።
አለ በዚህ ቁጥር ብቻ ይችላል።
አለ ሌላ ልስጥሽ? ሄሎ
እሺ ንገሪኛ
ሀያ አንድ እ? ንገሪኝ። አዎ ዜሮ ዘጠኝ
አምስት ወየ ወየ ሰማም እንዴ
ሀያ አንድ አንድ
ሀያ አምስት ንገሪኝ እየሰማሁሽ ነው። ሀያ ሀያ አምስት ሰማንያ አንድ ሰባ ስድስት
ሌላ ሀያ አምስት ሺ ብለሻል። ሀያ እሺ ሀያ አንድ ሌላ ሄሎ ሀያ አም- አንድ ሀያ አምስት ሌላ
ሄሎ ብለሻል። ከዛስ?
ሀያ አንድ ሀያ አዎ እሱ ብለሻል። ከዛ በኋላስ ሰማንያ አንድ ሰባ ስድስት ሰማንያ አንድ
አዎ፣
እሺ፣ በሰዓታችሁ እስከ ሰኞ እስከ
ቅድም
ከጠዋት ሁለት ሰዓት እስከ ስንት ሰዓት ከሶስት ሰዓት ጀምሮ እስከ እ?
አንድ ሰዓት ከሶስት ሰዓት ጀምሮ እስከ አንድ ሰዓት
አስራ አንድ ከሁለት ጀምሮ እስከ አንድ ተኩል
አዎ፣
እሺ የንግድ ፍቃዶን ወይም የቀበሌ መታወቂያዎትን በእኔ በምልክሎት ቁጥር ላክ ይችላሉ። በ-
በቴሌግራም ነው
አዎ አዎ እም።
ፎቶ ማለት ነው።
ግን እ፣ እንትኑ ላይ ግን ፍቃዱ ላይ ግን በሌላ ሰው ስም ነው። ችግር የለውም።
ችግር የለውም ችግር የለውም። የቤቱ ነው አለ አዎ አዎ ችግር የለውም። እሱ ይቻላል።
እሺ፣ በቃ ቤት እሺ።
ስገባ አሁን አለ እሺ እሺ ቁጥሩን ገልሻለሁ። እንትን ትያለሽ። እሺ አመሰግናለሁ። እሺ